ኃይለ ጤና ይስጥልኝ ስነኛ ቤት
ስለ ሰባት ሰማና የኔ ነበረ ያስገቢ ፍቃዱ ብርሃን
እሺ ይገባላል ስንት ስንት ስንት ኦርደር ነበር
ስልሳ ሰባት ሰማና ያለኝ መሰለኝ ረሳሁት እንዴ አይ ስልሳ ሰባት ግን እኮ ተና ቼክ አድርገው በደንብ
ሰማና ግን ሰማና ስልሳ ሰባት ነው
ሰማንያ ስልሳ ሰባት ምናልባት ሊሆን ይችላል አ ሰማና ስልሳ ሰባት ፍቃዱ ብርሃን ውስጥ ቼክ አድርጊና
እሺ